ሄሎ ሰላም ጤና ይስጥልኝ እንዴት ስፔስ ከራሉ ባኩም ለጣው አለሁ እግዚአብሔር ይመስገን።
ይላል በእናትሽ ምን አልከኝ?
የገዘሙ ሁለት ሺ የቢስ ብት የቴሌብር የአካውንቱ የዩኒት ብቻ ለሰራት
አሁን ስታወራ ነበር አይደለ አባቴ?
በያ አሁን ስታወራ ነበር አይደለ?
አንዴ አሁን አውርተህን ነበር አይደለ?
አሁንማ አሀ
አውጥተህን ነበረ ሁለት ሺህ ብር ሁለት ሺ ብር አሁን ደውለህ ነበር አይደለ?
ሰው የማን ነው ስሙ ቁጥርኩ ምን አልከኝ?
አቤለ ብሩ እያባለ ነው በናት የኔ ብት ብት ይግባል ገባ
አንድ ጠብቀኝ መስመር ላይ እሺ አባት እሺ
እ ሀብትሽ ሀብትሽ ሁለት ሺህ ብር ነው
አዎ ሁለት ሺህ ብር ነው ብት ብት
ጠብቅ አባቴ አንድ መስመር ላይ እሺ ጠብቅ አውሪው አላቅም ምን ልበለው ታደሽ ያ
ሄሎ ሄሎ
አባቴ ይኸውልህ አካውንት ላይ አንተ ጋር ያለው አካውንት ማለት ነው እኛ ጋር ይታያል እሺ አንተ ውስጥ የምታደርጋቸው እያንዳንዳቸው ትራንዛክሽኖች እኛ ጋር እኛ ጋር ይታያሉ
ምን ምን ምን አለ ምን አለ በእናትሽ?
ስለዚህ ይኸውልህ ሁለት ሺህ ብር ዊዝድሮ አላደረክም ቅድም አብራርታለች አይደለ በአው- ቅድም ነግርሃለች አይደለ
የቢስት ብት የቻወታ እኔ ቻወታ ይፈልጋለሁ አልቻወትም በናትህ
no አይደለም ጨዋታ አይደለም እኮ አባቴ ወይ ይኸውልህ አልተግባባንም አማርኛ የሚችል ሰው ትንበልና ከዛ በኋላ ጥራና እ፣ ደውልልን እሺ እስቲ አማርኛ የሚችል ሰው ፈልግና ደውልልን እሺ እሺ እሺ አያ እሺ አባቴ እሺ እናመሰግናለን